ጤና ይስጥልኝ ውብነሽ
አቤት ከ WePlus Solution ነው የምደውለው። እኛ application ላይ ተመዝግበሽ ነበር።
እም፣ አዎ እሺ፣ እንደ አሽከርካሪ ኖት ወይስ እ፣ ተጠቃሚ ነው የተመዘገቡት? ሄሎ፣ ወይዬ
አሽከርካሪ ነሽ ወይስ እንደ ተጠቃሚ ነው የተመዘገብሽው?
እንደ ተጠቃሚ ነው።
እሺ፣ አ- አሁን አንቺ የተመዘገብሽው እ፣ አሽከርካሪዎችና service የሚሰጡ የሚመዘገቡት ላይ ነው።
okay የምንሰጣቸውን አልዞ- አገልግሎት ለመጠቀም ከሆነ WePlus Solution user የሚል አለ። እሱን አውርደሽ መጠቀም ትችያለሽ። እ፣ ትራንስፖርትን ጨምሮ አርባ አራት service ኦች እና ሶስት መቶ ሀምሳ game ኦች አሉ።
እህም፣ እ፣ እነሱን መጠቀም ትችያለሽ። እንዲሁም አሸናፊ የሚያደርግሽን referral code ታገኘዋለሽ።
okay ስለ ቻሌንጁ ሰምተሻል አይደል?
እም፣ አዎ ሰምቻለሁ።
ውድድሩ። አዎ እሱንም ማግኘት ትችያለሽ። share በማድረግ አሸናፊ መሆን ትችያለሽ። ተወዳድረሽ።
እም፣ እሺ እሺ፣ አመሰግናለሁ። እሺ፣ መልካም ቀን።
እኔም አመሰግናለሁ።